hello አቤት ምን እንርዳው? ይቅርታ ድምፅህ አይሰማም።
ሶስት ሺህ አምስት መቶ ወደ ምን ውስዱ አድርገው ነው ወደ ቴሌብር?
አዎ እስካሁን አልገባም። ውስጥ አሁን ነው አልገባም።
በደወሉበት ስልክ ቁጥር ነው ጃምቦ ቤት
በደወሉበት ስልክ ቁጥር
አ አዎ አዎ አይ እኛ ጋር አልመጣም። እሺ ጃምቦ ቤት ይጠይቋቸው።
ገንቦ ቤት ቁጥራቸውን ንገሪኝ።
እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት ሰማንያ አምስት ሌላ አስር አስራ አንድ አስራ ሁለት
አስር አስራ አንድ አስራ አስራ ሁለት ሁለት እሺ አዎ አመሰግናለሁ።
እናመሰግናለን።